ጋር እየደወልኩ ነው አያነሳ
hello ሰላም ጤና ይስጥልኝ። ከቢጃ ኢትዮጵያ ነበር የምደውልልዎት።
ጤና ይስጥልን የኔም ቤት በላይነህ ጃምቦ ነው አይደለ?
አዎ አዎ እ ተ ይቅርታ እ አካባቢው የት እንደሚገኝ ይነግሩኛል?
እንትን ባለ እግዚአብሔር ባለ እግዚአብሔር አስፋልት አለ አዲስ አስፋልት የት ነው? አዲስ አበባ ውስጥ እ ኧረ አዲስ አበባ ውስጥ ታነች ባህር ዳር ባህር ዳር አ ባህር ዳር
ባህር ዳር አዎ። ባለ ባለ እግዚአብሔር ቤተ ክርስቲያኑ እ አማራ ባንክ ጎን
ቤተ ክርስቲያኑ አማራ ባንክ ጎን።
ጎን አዎ
እሺ ይህን ለማጣራት ነው ደንበኛችን። አመሰግናለሁ።
እሺ እሺ